hello መረጃ ፈልጌ ነው።
ስለ አክሲዮን ነው ወይስ ስለ ቤቶቹ?
አይ ስለ አክሲዮን
እሺ አሁን ላይ እ፣ ስልክና ስም እየመዘገብን ነው። ሐምሌ አንድ ላይ ነው የሚጀምረው። ሐምሌ አንድ ላይ እንደውልሎታለን። ስሞትም አለበት።
ተመስገን አበበ ተመስገን።
አበበ
እሺ ማስታወቂያውን ከምን ላይ ነበር ያገኙት?
ሬዲዮ።
እሺ መልካም ቀን። እንደውልሎታለን ሐምሌ አንድ ላይ አይ መረጃ ፈልጌ ምንድን ነው እንትኑ ማለት ነው።
እ፣ አሁን ላይ ያለኝ መረጃ እኔ እ፣ minimum የሚባለው ከሀያ ሺህ ብር ጀምሮ እስከ ሁለት ሚሊዮን ነው ያለው share የ share አይ ሽያጭ ከ- ከዚያ በኋላስ ምንድን ነው share ኡ ጥቅሙ ማለት ነው።
share ኡ ጥቅሙ ያው እ፣ ድርጅቱ ሲያተርፍ ያተርፋሉ ማለት ነው።
እንጂ ከቤት ጋር የተያያዘ አይደለም።
እ፣ ወደ ቤትም ይቀይርልኝ ካሉ እም፣ ይችላሉ።
እሱን ነው እኔ የፈለኩት።
አማራጮች አሉ። ሐምሌ አንድ ላይ ሙሉ መረጃውን እንሰጦታለን።
በቃ እሺ።
እሺ የእርሶ ስልክ ነው አይደለ? ስልሳ አምስት ቤቱ።
አዎ አዎ አዎ እሺ መልካም ቀን።
እም።